ቶሎ ጤና ሄሎ።
ይስጥልኝ። እስራኤል ነኝ። ባኮ ምን ልርዳው?
እናት የወስድራ ብር ጠፍቶብኛል።
እሺ አንዴ ቁጥሩን ንገረኝና ቼክ ላድርግልህ።
አስራ አምስት ዜሮ ዘጠኝ አስራ አምስት
እ እሺ ዘጠኝ አስራ አምስት
ሁለት ዜሮ እ
ሁለት ዜሮ ሰላሳ ዘጠኝ ሰላሳ ሁለት እሺ
ሀምሳ ሀምሳ ስንት ብር ነው?
አስራ ዘጠኝ ሺ መቼ ነበር?
አሁን
እሺ አንዴ መስመር ላይ ጠብቀኝ እሺ check ላድርግልህ።
እሺ
ጌታን አታበሳጭ። አሁን ገብተውልሃል። እሺ check ማድረግ ትችላለህ።
እሺ እሺ እሺ፣ መልካም ምሽት። እናመሰግናለን። በጣም አመሰግናለሁ አመሰግናለሁ።
እኔም አመሰግናለሁ። መልካም